ጊዜ የሚለኝ ነገር የራሴንም የምጨርስበት ስለዚህ አያሳስብም።
ሄሎ Hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ራሄል አቤት።
ከቺፕቺፕ ነበር የምንደውሉት።
እሺ ቺፕቺፕ ላይ order እያደረጉ ነው አይደለ?
አዎ።
ቺፕን እንዴት ያገኙት? መስተካከል ያለበት ነገር አለ ምናምን ጠይቆት ነበር።
እ፣ እስካሁን ያለው ነገር ጥሩ ነው። እስካሁን ላለው ነገር ጥሩ ነው። አዎ ቆንጆ ነው።
ያጋጠሙት ነገር ካለ ይሄ ነገር ቢስተካከል ብለው የሚሉት ነገር ካለ
አይ ለአሁኑ ምንም የለኝም። እስካሁን ያዘዝኩት ጥሩ ነገር ነው። ምንም እንትን የለም፣ ቅር ያለኝ ነገር የለም።
Okay። ቺፕቺፕስ እንዴት ነው አቀራረቡ? አቅርቦቱ ተመችቶቷል?
አዎ አቅርቦቱ ተመችቶኛል። አዎ ለዛም ነው የማዘው።
Okay። እሺ። ለሰጡን ምላሽ እናመሰግናለን። መልካም ቀን ይሆንልዎ።
እሺ እሺ።
Okay።